አዲሱ ዓመት ያሰቡት የሚሳካበት፣ የሰሩት የሚሰምርበት፣ ህልሞ እውን የሚሆንበት የስኬት የበረከት ዓመት እንዲሆን ከልብ ይመኛል ተሜጋስ። በዚህኛውም ዓመት ደንበኝነታችን በቤተሰብ ልክ ተጠናክሮ እንዲቀጥል እንመኛለን። ታሜጋስ ከቤተሰብ ጋር ደስታ የሰፈነበት፣ ከወዳጅ ዘመድ ጋር ሰላምና አብሮነት የከበበው አውደ ዓመት ይሆንልዎ። ታሜጋስ በአዲሱ ዓመት በምናስመጣቸው ምርቶች እንደ ሁሌው በሙሉ አቅም የፍላጎትዎን ለመሙላት ዝግጁ መሆናችንን ስንገልጽ ላቅ ባለ ደስታ ነው። ታሜጋስ ራዕያችን ገና ሰፊ ነው። ታሜጋስ መልካም አዲስ ዓመት። ታሜጋስ